hello ጤና ይስጥልኝ።
ጤና ይስጥልን። ለእግዚአብሔር ነው።
እግዚአብሔር ይመስገን። እዚህ እሷ ላይ የ YouTube ትምህርት ለመማር ነበረ።
ይችላሉ። ስሞትን ማን ልበል
አቤል አቤል አቤል ማን አቤል ገመቹ
አቤል ገመች።
አዎ ጥያቄ ነበረኝ።
እሺ ማለት መች ከመች ከመች ነው ማለት ቀኑን ማወቅ ይቻላል?
ክላሱን ነው አዎ አዎ
የሶስት ወር ኮርስ ነው።
እሺ እ ከስራ ጋር ነው እና እንዴት አድርጌ መማር እንደምችልም ለመጠየቅ ነበረ።
እሺ ችግር የለም እነግሮታለሁ። ስልኮትን ይንገሩኝ እሺ። የሶስት ወር ኮርስ ነው ኮርሱ እሺ ኦንላይን ኮርስ አለን። class እና ስራ ለማይመቻቸው ሰዎች ከክፍለ ሀገር ለሆኑት ደግሞ ኦንላይን አለን።
እህ፣ ከየት አካባቢ ነበር የደወሉልን?
እዚሁ አዲስ አበባ አቃቂ አካባቢ
እሺ። ማስታወቂያውን ከምን ላይ ነበር ያዩት?
እም፣ ያው ቲክቶክ
እሺ። የሶስት ወር ነው የሚማሩት ትምህርቱን። በሳምንት ሁለት ቀን በአካል የተማሩትን ቪዲዮ በኢሜይል ሆነ ልክሎታለን። በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረውታል።
okay የዛኔ መጠየቅ የሚፈልጉት ማንሳት የሚፈልጉት ነገር ካለ የሚጠይቁት ይሆናል።
የኔ ጥያቄ ማለት በሳምንት ሁለት ቀን ስቲ
በአካል የተማሩትን በኢሜይል እንልካለን ቪዲዮውን።
okay okay በአካል መገኘት አ- አስፈላጊ ነው ማለት ነው።
no no እኛ ራሳችን በኢሜይል እንልካለን። በሳምንት አንድ ቀን ደግሞ Google meeting ያደርጋሉ ከኮሜዲያን እሸቱ ጋር ጥያቄ ካሉት ቪዲዮ